Hello ጤና ይስጥልኝ።
አብሮ ይስጥልኝ።
Donkey Tube ነው የደወሉት።
አዎ ቦታ ለማስያዝ ነበረ።
እሺ ስሞትም አልበል
ዳንኤል ቢሻ የሁለት ሰው ነው ማስያዝ የፈለኩት።
ዳንኤል ቢሻው ነው ያሉኝ።
አዎ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ
ዜሮ አምስት ሀምሳ ስድስት ዜሮ አምስት ሀምሳ ስድስት ሀምሳ አምስት ዘጠና
እሺ መደበኛ ነው VIP
የተማሪ የተማሪዎች? እሺ ለተማሪዎች ሁለት መቶ ብር ነው። መታወቂያ ይዘው ይምጡ።
እሺ እሺ አስራ አንድ ሰዓት ነው የሚጀምረው። ከዛ ቀደም ብለው መጥተው ትኬቱን ይቁረጡ።
አይ እሺ። እና ለ normal መደበኛ ደግሞ ለአንድ ሰው ማስያዝ እ ለተማሪ ሁለት ሰው ነው።
ለተማሪ አንድ ሰው ለ normal ሰው አንድ ሰው እሺ በማን ስም ነው? በእርሶ ስም ነው?
ያለ ለታደመ
ማን አሉኝ? ያ- ያለ ለታደመ
ያለለ ታደመ። እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ አምስት
አስራ አምስት
አስራ አምስት
ድጋሜ አስራ አምስት
ሰማንያ አምስት ዘጠና እሺ ሰማንያ አምስት ዘጠና ስምንት ይሄኛው normal ነው
መደበኛ ማለት ነው።
መደበኛ። እሺ ለአንድ ሰው አዎ፣ ስንት ስንት ነው መደበኛ?
መደበኛ ሶስት መቶ ብር።
እሺ አዎ፣ ለአንድ ሰው
እሺ ስለዚህ አስራ አንድ ሰዓት ፕሮግራም የሚጀምረው ነው። ከዛ ቀደም ብለው መጥተው ትኬቱን መውሰድ ይችላሉ።
እሺ እዛው ክፍያውን transfer ም cash ም መስጠት ይችላሉ።
አይ እሺ እሺ መልካም ጊዜ ይሁንልዎት።
ሰው መጨመር ከፈለገ